hello
አቤት ሰላም ጤና ይስጥልኝ ቴሌቪ
አቤትልን አለን ምን ልርዳት
የጤና ሽልማት ምናምን ይለኛል ነበረ በ message ሽልማቱ ብር ነው ወይስ ጥቅል ነው?
ትኬት ትኬት ከሆነ ትኬቱ game መጫወቻ ነው።
ቲኬቱ የም- ምን እንደ የቴሌቪዥን game game ኡ መጫወቻ ነው።
ነው?
አ በሚገባለው ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላለን
ኮከብ ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል ኮከብ ሰማንያ አምስት መሰላል ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ።
እሱን ለማቆረጥ ፈልጌ ነበርኩኝ። በዛው ገብቼ ነው የሚቆረጠው?
በትኬቱ መጫወት ነው የሚችሉት።
እሺ
እሺ